የኔ ስልም ጉዳይ ሀና እባላለሁ። እባክዎ ምን ልርዳዎ?
ሰላም እንዴት ነሽ?
ሰላም እግዚአብሔር ይመስገን።
አለን እንትን ፈልጌ ነበረ አረብ ምናምን ይኖራቸዋል እንዴ ሸዋርማ ቤት ምናምን የሚሰሩ ምን?
የሸዋርማ ቤት ምናምን የሚሰሩ አረቦች ይኖራቸዋል እንዴ?
አይ እንደዛ የለንም።
ኦኬ ምን ምን ልን ሰራተኞች ነው ያሏችሁ?
እ ማለት ሼፎች ይሄ ራሳቸው የቻሉ አረቦችን ነው አይደል እርሱ የሚፈልጉት?
አዎ ራ- አንዱ አንድ ሆኖ ያው already እንደ ሺፍ ነገር ማለት ነው።
አ- እንደዛ የለንም። እኛ ጋር ያሉት ምግብ ጽዳት የሚሰሩ እ የቧንቧ electrician፣ የጥገና ባለሙያዎችን አሉ።
okay okay እ በጣም አሪፍ በቃ እሺ ይሄን ፈልጌ ነበር።
እ፣ እሺ በቃ አመሰግናለሁ። መልካም ቀን።